ሳትኳኳይ እጅ ሳይነካሽ ሳትኳኳይ እጅ ሳይነካሽ የቆንጆ ቆንጆ ነሽ የቆንጆ ቆንጆ ነሽ በጣም ታምሪያለሽ እንደ ሰራሽ እንደ ፈጠረሽ እንደ ሰራሽ እንደ ፈጠረሽ ልክ እንደ ምንጭ ውሃ ልክ እንደ ምንጭ ውሃ ሁሌም ንጹህ ነሽ የውበት መፍለቂያ ቢሆንም አገሩ የቆንጆ ዳርቻን አንቺ ነሽ ድንበሩ አስተማማኝ ውበት በእውነት አድሎሻል ታዲያ ባትቋቋይ ምን ይጎልብሻል ታምሪያለሽ ታምሪያለሽ አገር ጉድ ንያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ታምሪያለሽ ታምሪያለሽ አገር ጉድ ንያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ሳትኳኳይ እጅ ሳይነካሽ ሳትኳኳይ እጅ ሳይነካሽ የቆንጆ ቆንጆ ነሽ የቆንጆ ቆንጆ ነሽ በጣም ታምሪያለሽ እንደ ሰራሽ እንደ ፈጠረሽ እንደ ሰራሽ እንደ ፈጠረሽ ልክ እንደ ምንጭ ውሃ ልክ እንደ ምንጭ ውሃ ሁሌም ንጹህ ነሽ ቆንጆ ለመሆንሽ አትጠራጠሪ ጣጣሽን ጨርሶ ሰርቶሻል ፈጣሪ አመስግኚው እንጂ ጧት ማታ አምላክሽን የሰው እጅ አይንካሽ አደራ እባክሽን ታምሪያለሽ ታምሪያለሽ አገር ጉድ ንያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ታምሪያለሽ ታምሪያለሽ አገር ጉድ ንያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ታምሪያለሽ ታምሪያለሽ አገር ጉድ ንያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ታምሪያለሽ ታምሪያለሽ አገር ጉድ ንያለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ከቆንጆቹ በላይ ያዋለሽ አንቺን የሚያክል የለም ብልጫለሽ ከቆንጆቹ በላይ